Hello አሎ ሰላም ጤና ይስጥልን አብራችልን አለን። ምን ልርዳዎት?
ይኸው መቶ ሰከንድ እንዴት ነው የምንጠቀመው?
እ፣ OK ብለው መላክ ነው። ስድስት ሰላሳ ስድስት ላይ OK ብሎ ይመዝገቡና
እሺ ሽልማቱን ስ- እንዴት ነው የምናገኝ?
ይደወልልዎታል። አሸናፊ ከሆኑ አሀ ነው አዎ፣ አሁን የቴሌቪዥን እ፣ ስንጠቀም እ፣ እንትን ነው እሱ እ፣ ቲኬት ብለው ይላክልኛል።
እም።
የዚህ ደግሞ አልገባኝም። ስለ- ለዛ ነው ይሄ መ- ጥያቄና መልስ ለጥያቄና መልሶች መልስ እየሰጡ መሄድ ነው። ከዛ ነጥብ ይሰበስባሉ። አሸናፊ ከሆኑ ከመቶ ሰከንድ ይደወልልዎታል።
አሀ አሁን ብዙ ነጥብ አለኝ እኔ ከ- ጀመርኩት።
የመቶ ሰከንድ ነው።
አዎ
አዎ ብዙ ተወዳዳሪ ስላለ ያው ይህን ያክል ነው የሚባል ውጤት ስለሌለ አሸናፊ ከሆኑ system ያሳያል። እነሱ ጋር ይደወልልዎታል።
አሀ እሺ እሺ መልካም ዕድል። እሺ